Hello ሰላም ነው
ሰላም ነህ?
አለን አለ ቅድ- አሁን ደውለንላችሁ ነበር ከስፔሪክስ ነው የምንደውሉት እና የሀይሉክስ 2019 የፊት በር ፈልጋችሁ ነበር እ?
የሀይሉክስ የ2019 የፊት በር ፈልጋችሁ ነበር
እ፣ የፊት በር አዎ አሁን እስቲ ጠይቃችሁ ቆይ ነበር ላገናኘህ ላገናኘህ።
እሺ።
ሄሎ ሄሎ ሰላም ነው አለን አለን አሁን ደውለንላችሁ ነበር እና ስፔሪክስ አውቶ ከሚባል ድርጅት አ፣ የመኪና መለዋወጫዎችን እንትን በር- እንላለን።
በር።
የ- አዎ፣ በር ብላችሁ ነበር። king cab አ።
ነው ወይስ double ጋቢና? እሱን ልንጠይቃችሁ ነበር።
አራት በር አራት በሩ ሁለት አራት ሺህ በሩ ይሄ ስንት ሞዴል ነው?
2019 ነው ያላችሁ።
ሁለት ሺህ አስራ ዘጠኝ ሀያ አንድ ሁለት ሺህ ሀያ አንድ 21 ነው።
አዎ የግራ በር የፊት ኦኬ 21 ከሆነስ ቼክ አድርጎ ድጋሚ እሺ አርግና ንገረን።
እሺ፣ እሺ።